hello hello
አቤት አቤት ራምቴ ቆዳ ክሊኒክ ተደውሎ ነበረ። አዎ በስልሳ ሰባት ዘጠና ሰባት
okay እ- እ- ራንክ አዎ
እ፣ ለነገ ወደ እኮ ለማስያዝ ነበር ለነገ ለቡ branch ላይ የፈለግሽው እ እ እ፣ ለቡ branch ላይ የፈለግሽው
እ፣ አይ tattoo ሪሞባል ግን ከዚህ በፊት ቀጠሮ
ታቶ ከሆነ ወሎ ሰፈር ነው ያለን። የወሎ ሰፈር ስልክ ልንገርሽ።
እ፣ አይ የእነሱ አውቀዋለሁ እኔ የሁል- የወሎ ሰፈሮች ሙሉ እንደዚህ ኦንላይን ማሳዝ መስ- መቻ- የሚቻል ከሆነ ብዬ ነው በቃ ችግር የለም እሺ ደውይላችሁ ቀጠሮ ከሆነ እሺ ደውይ።
Thank you.